ጤና ይስጥልኝ
አቤት።
ከቢጂአይ ኢትዮጵያ ነው የምደውለው። ደንበኛችን አሁን ደውለው ነበር፣ አዎ ተቋረጠ። የት አካባቢ ነው የሚገኙት? አልነገሩኝም።
ፈረንሳይ ብረት ድቤ አካባቢ።
እሺ፣ ስልክ ቁጥር ይሄንኑ ሊያዙ አይደለ? አሁን እ?
ስልክ ቁጥር
ይህንንም ያዙ ከፈለግ የ PIN number ላይ ያለ የተመዘገበበትን ቢሆን እሺ፣ እያስተነፈሰ ነው ያሉኝ አይደለ?
አዎ ያስተነፍሳል።
እሺ፣ ደንበኛችን ጥያቄዎችን ወደ ጥገና ባለሙያዎች ያስተላልፍ ያለሁኝ። ሌላም ረዳውስ ነገር አለ?
የለም በቃ
ስለደወሉ እናመሰግናለን። አገልግሎት ያለሉትን ሀሳብና አስተያየት ከሚሰሙት ድምጽ ላይ ያስቀምጡ። መልካም ቀን።
እሺ።